ሰላም ሰላም፣ ጤና ይስጥልኝ። ቤት ቤት ከራድን ባኮን ናቸው።
ብር withdraw አድርጌ ገብቷል ይላል፣ ግን አልገባልኝም።
እሺ፣ የቤት ቤት ቁጥር የደወልክበት ነው?
አዎ።
መቼ ነው ገብቷል ያለክ?
ከአስር ደቂቃ በፊት ነው ገብቷል ብሎ ደውለህልን ነበረ?
አዎ።
ስንት ብር ነው?
አንድ ሺህ
እያወራውክ ገባ ያልኩክ ነህ?
አዎ፣ አዎ፣ አዎ።
እሺ፣ እሺ፣ አንዴ check ላድርግ።
አሁን ገባ። ተይ በቃ እያወራን እሺ፣ እሺ፣ thank you። እሺ።
እሺ፣ እኔም አመሰግናለሁ። እሺ፣ መልካም ቀን